እሺ ግን እሺ ቆይ ከመውጣትሽ በፊት ግን specifically ማለት ነው ምኑ ጋር ነው ነበር ያየሽው problem አለው ያልሽ?
ይህ remedial የሚለው ይሄ የመጀመሪያው ሀዋሳ ዩኒቨርሲቲ የሚለው አለ።
አዎ ዩኒቨርሲቲ ድ- ድ ሀዋሳ ምናምን የሚለው እሺ።
አዎ፣ ታች remedial የሚል ነገር ጭራሽ የለውም።
በምን አወቅሽ remedial መሆን አለመሆኑ? ጣሊያንኛ እኮ ነው ሮማን።
ታ- እኮ በ translate app አለ አይደል? በእሱ translate ሳረገው academic ምናምን ነው የሚለው። አይቼው እኮ ነው እም፣ እሺ ቆይ አንድ- ስለዛ ምን አለሽ ዳዊት?
አ- አስራ አንድ ሰዓት እንወጣለን።
እ፣ እንትን summer ያለኝ አልሽው?
አዎ እሺ አንዴ መልሼ እደውልልሽ አንድ ጊዜ
እሺ